ንፋስ አይኑር ሸለቆን በውሃ በሚሞላው ትንሹን ጭላጩን ዘይት ባርኮ በሚያትረፈርፈው ሞቷል የተባለውን ነገር ሕያው አርጎ በሚያቆመው ከቶ በማይረሳኝ አምላክ ነገሬ በሱ እጅ ነው። የኔ ነገር በእግዚአብሔር እጅ ነው። የኔ ነገር የኔ ነገር ከአምላኬ ዘንድ ነው። የኔ ነገር የኔ ነገር በእግዚአብሔር እጅ ነው። የኔ ነገር የኔ ነገር ከአምላኬ ዘንድ ነው። የኔ ነገር የተነገረኝ ቃል ኪዳን ተስፋዬ ከአምላክ የሰማው ንግስና ክብር ሆኖ ሳለ ብጣልም ወደ ወህኒ ቤት በሕይወት የጀመረውን እንዴት እንዲጨርስ ያውቀዋል። ሞትን ሳላይ በእኔ ላይ አላማውን ይፈጽማል። በሕይወት የጀመረውን እንዴት እንዲጨርስ ያውቀዋል። ሞትን ሳላይ በእኔ ላይ አላማውን ይፈጽማል። በእጁ የሰጡትን ለዚህ ጌታ አደራ ያሉትን ለዚህ ጌታ እንዴት ይሆን ብሎ መጨነቅ አሻም ላፍታ ማመስገን ነው እንጂ በጊዜው ሰርቶ እስከሚያመጣ በእጁ የሰጡትን ለዚህ ጌታ አደራ ያሉትን ለዚህ ጌታ እንዴት ይሆን ብሎ መጨነቅ አሻም ላፍታ ማመስገን ነው እንጂ በጊዜው ሰርቶ እስከሚያመጣ አይቶ ለማመን የሚያስችል ሞልቶ የተረፈ ነገር ሰው ተስፋውን ሚጥልበት ሚሆን ሚሆን የሚመስል አይምሮ የሚገምተው አይደለም ጌታ ስራው እፍኙን ባርኮ ነው እንጂ ተበልቶ የማያልቀው አይምሮ የሚገምተው አይደለም ጌታ ስራው እፍኙን ዋርኮ ነው እንጂ ተበልቶ የማያልቀው እንዲገርመኝ አርጎ እጄን ባፌ እንድጭን እግዚአብሔር ችሎ ሰው የማይችለውን በጊዜው ሆኖ ለእኔ ያሰበውን ከእጁ እቀበላለሁ ታምኜ ዋላፍርም እንዲገርመኝ አርጎ እጄን ባፌ እንድጭን እግዚአብሔር ችሎ ሰው የማይችለውን በጊዜው ሆኖ ለእኔ ያሰበውን ከእጁ እቀበላለሁ ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ስኬት ያለው ሚስጥሩ የሥራ ሁሉ መከናወን ከኢየሱስ የተነሳ ነው። አይከተልም ሁኔታን ድካሜ ከንቱ እንዳይሆን ቤቴን የሚሰራልኝ የኔ ረዳት ከሰማይ ነው እጆቼን የያዘልኝ ድካሜ ከንቱ እንዳይሆን ቤቴን የሚሰራልኝ የኔ ረዳት ከሰማይ ነው እጆቼን የያዘልኝ በእጁ የሰጡትን ለዚህ ጌታ አደራ ያሉትን ለዚህ ጌታ እንዴት ይሆን ብሎ መጨነቅ አሻም ላፍታ ማመስገን ነው እንጂ በጊዜው ሰርቶ እስከሚያመጣ በእጁ የሰጡትን ለዚህ ጌታ አደራ ያሉትን ለዚህ ጌታ እንዴት ይሆን ብሎ መጨነቅ አሻም ላፍታ ማመስገን ነው እንጂ በጊዜው ሰርቶ እስከሚያመጣ እንዲገርመኝ አርጎ እጄን ባፌ እንድጭን እግዚአብሔር ችሎ ሰው የማይችለውን በጊዜው ውብ ሆኖ ለእኔ ያሰበውን ከእጁ እቀበላለሁ ታምኜ ዋላፍርም እንዲገርመኝ አድርጎ እጄን ባፌ እንድጭን እግዚአብሔር ችሎ ሰው የማይችለውን በጊዜው ውብ ሆኖ ለእኔ ያሰበውን ከእጁ እቀበላለሁ ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ ዋላፍርም ታምኜ